ጤና ይስጥልኝ ሱቅ ማርት።
ሰላም እንዴት ናቸው?
እግዚአብሔር ይመስገን ከአሪፍ ፔ ነበር የምደውልልዎት ኤደን እባላለሁ።
ከየት አሪፍ ፔ።
አሪፍ እሺ እንዴት ናቸው?
አዎ የእርስዎን ስም ማን ልበል?
አኒስ
እሺ ደንበኛችን እ ከአሪፍ POS ጋር በተገናኘ ለተወሰኑ ጊዜያት እ transaction እያየን አይደለም እና ምናልባት ከ POS ቱ ጋር በተገናኘ ያጋጠመው ችግር ካለ ለመጠየቅ ነበር የደወልነው።
እስቲ supervisor ወይ ማኔጀሩ ስልክ ልስጥሽ ከእነሱ ጋር ጠይቃቸው ይሻል።
እሺ direct contact ያላቸው ከ POS ቱ ጋር እ ሰዎች ናቸው እነሱ?
አዎ እሺ ይንገሩኝ።
ስልኩን ላይ
አዎ ስልኩን ይንገሩኝና ልደውልላቸው።
ዜሮ ዘጠኝ ሀያ ሁለት ሀያ ሁለት
ሰባ ሰባት እሺ
ዘጠና ሁለት ዘጠና ሁለት
ዘጠና ሁለት አስራ ሁለት አስራ ሁለት እሺ በጣም አመሰግናለሁ። መልካም ቀን